ምንድን ነው? የሆነ ሙዚቃ ነው ዛበዘ። ሄሎ ሄሎ፣ ሄሎ፣ ጤና ይስጥልን።
ጤና ይስጥልኝ። ዋሽንግተን ነው አዎ ነው።
ከኤካ ኮተቤ የነበረ የምደውለው አንድ ታማሚ ነበሩን። echo እና HRCT ለማሰራት
ኢኮ ለማሰራት
echo እና HRCT የ chest non contrast chest CT እሺ፣ ቆይ አንድ ጊዜ። ኢኮ ግን ዶክተር የ- የልብ ሐኪሞች ሲኖር ነው።
እህ እህ፣ ስልክሽ ኢንትር እያለኝ ነው። ምንድን ነው ኢኮ አሁን እ፣ አስር ተኩል ላይ የልብ ሐኪሙ ስለሚወጣ እ ኢኮ አይኖረንም።
ስንት ሰዓት ነው የሚኖራችሁ? አንድ ላይ ነው ሆነ ሁለቴ ከሚመላለሱ ስንት- መቼ ነው የሚኖራችሁ? ወይ ሰዓት ወይ ምንድን ሐሙስ ነው ከዚህ በኋላ የሚገባው።
ሐሙስ?
አዎ ኦ እንደዛ ከሆነ እንትር ይላል ይቆይብናል። ሐሙስ እሺ፣ እሺ፣ እሺ።